ጤና ይስጥልኝ ማኒ ባባ። ጤና ይስጥልኝ። እግዚአብሔር ይመስገን።
ኮሮላው አለ እንዴ? khaki color ኡ
ኮሮላ khaki color
አዎ፣ ኮድ ሶስት
B አስራ ዘጠኝ ብሎ የሚጀምረው አለ
እ B አስራ ዘጠኝ ብሎ የሚጀምረው ታርጋ አይደል?
እ ይመስለኛል ታርጋውን አላስታውሰውም፣ ግን ኮድ ሶስት ነው።
እሺ።
ከተላላፊ ለጠፈ
እሺ ቁጥር ልስጠት እና ኦኬ ካኪ ከለር ሁለት ሺህ ሰባቱ
አ ነው አ ስምንት መቶ ሺህ ባንክ እናወጣለታለን ያለው ማለት ነው አ
አለን አባት ቁጥር ልስጠት እና ደውሉለት ዜሮ ዘጠኝ
ቆይ አንዱ ይቅርታሽ ስልክ አንደሽልሽ ዜሮ ዘጠኝ
አስራ አንድ
አስራ አንድ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና አዎ እሺ ዘጠና እሺ አዎ እሺ አመሰግናለሁ እኛ ምናምን